ሄሎ፣
አቤት።
ሰላም ጤና ይስጥልን። ቴሌቪ
አዎ።
ምን ልርዳው?
አይ ጥያቄው ሎቶሪ እንትን ቆርጠን ነበረ እ
ደውልሽ ብለን ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ደውሉ መጀመሪያ።
ከዛ ብለናል። ኮከብ ሰማ- ዘጠኝ ሰማንያ ዘጠኝ ስምንት ነው ሰማንያ አምስት ሰማንያ አምስት ነው
ኮከብ
ዘጠኝ ሰማንያ አምስት ይመስላል ብሎ ይደውላሉ። ሶስት ቁጥር ላይ ለመጫወት የሚል አለ። አንድ ወይ- ቁጥር ላይ ለመመዝገብ ኮከብ
ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ መጀመሪያ።
እሺ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት እሺ። አንድ ቁጥርና ሶስት ቁጥር አዎ ለመጭ ሰባት ቁጥር ላይ መጀመሪያ ቋንቋ ይምረጡ ግልጽ እንዲሆንለት።
እሺ፣ እሺ።
game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላል።
አይ እሺ